ጤና ይስጥልኝ አሪፍ ነኝ ማለት ነው። አኩም ልርዳዎት?
አውራ ይስጥልን። አሁን አይ ቅድም ደውዬ ነበርና ቴሌግራም ማለት ብር ለማውጣት ሲያወጣ ብር ደረሰኝ ብዬሽ ነበርና በቴሌግራም ልክልን ብኝ ነበር እንትኑ ሳልኝ አለሰርች ሳረገው
እሺ፣ በዚህ ቁጥር ነው እርስዎ ወይም የሚጠቀሙት?
አዎ፣ አዎ። አይ በዚህ ቁጥር ለም ቴሌግራም ያለኝ ነው።
እሺ፣ ቴሌግራም የሚጠቀሙበትን ቁጥር ይንገሩን እና እኛ ከአሪፍ መሆናችሁ የሚገልጽ መልእክት እላለሁት።
ቴሌግራም ያለ ቁጥርና ዜሮ ዘጠኝ አስራ አራት
እሺ ዘጠኝ አስራ አራት
ዜሮ ሶስት ዜሮ ሶስት ሰማንያ ሰማንያ ዜሮ ሶስት ዜሮ ሶስት አዎ።
በዚህ መላክሎት እና አሪፍ ቤነኒ እርስዎ ሼር ያደርጉት ስክሪንሾት ስክሪንሾት እንደዚህ ድሮ የወጡት ብሮ በአንድ አረኩትና ስክሪንሾት
እሺ ሙሉ መረጃውን ያሳያል። የብሩ መጠን ቀንና ሰዓቱን አለበት።
አዎ አዎ ያሳያን ሁሉ እሺ እንደዛ ከሆነ እኛ እናይለውታለን። እሺ ደምኛችሁ መልካም ቀን ይለዎት።